ወይ ትናንትና መቶ ብር deposit አድርጌ ነበር።
እሺ ከቴሌብር ነው?
ከቴሌብር እሺ ግን አልገባልኝም balance ኡ እሺ message ልካህልናል? Deposit ያደረግበትን message
ምን ከቴሌብር ልክ ብሩ ሲቆርጥ message ይልክልሃል አይደለ?
እሱን አላኩም።
እሺ።
ልላክልሽ አዎ እሱ message እና ቴሌብር የምትጠቀምበትን ቁጥር አንድ ላይ አድርገህ ላክልን።
ቴሌብሩን የምጠቀምበት ቁጥር ማለት ስልክ ቁጥሩ አዎ።
ነዋል እ የሞባይል ቁጥሬ ነዋ።
አዎ ቴሌብር የምትጠቀምበት ቁጥር አለ አዎ፣ አይደለ?
አዎ፣ አዎ፣ አዎ።
እሱንና message ኡን አንድ ላይ አድርገህ ላክልን።
በዚሁ message አዎ ልላክልሽ?
በ- በእኛ ቴሌግራም በሰፖርት ቴሌግራም እሺ፣ እሺ።